เร็วเนาะ Hello.
เร็วเพื่อนอ่ะ Hello. Oh, no.
Hello.
Sorry, sir. ከዛ አሁን ላሳይሽ ነው። አሁን አንቺ ጋር ሀያ ሁለት ሰከንድ ነው የሚለው የሀያ አምስት አሁን እዚህ ጋር አንድ ደቂቃ ሞልቶ ለሚሹ አሁን ያንቺ አንድ ደቂቃ ሲሞላ እዚህ ደግሞ አንድ ደቂቃ ከምናምን ከሀምሳ ዘጠኝ ሲል እዘጋዋለሁ። ስንት ብር እንደሚበላ እናያለን። እነሱ እዚህ አንድ ደቂቃ ከምናምን ያልፋል። እሱ ነው እንጂ ያልፋል።
አሁን እንደዚህ ሆነ